Hello ሰላም ጤና ይስጥልኝ Best Bet
በድሬዳዋ ነበር።
እሺ እሺ ናዘና ለኳስ የኳሱን ፈልገን ነበር።
ምን አልከኝ?
የስፖርቱን ማለት ነው። እኛ የምናጫውተው virtual ኡን ነው።
እሺ ማን ልበል አንተን?
ዳግም ከማል እ እ ዳግም ከማል።
እ agent ነው አይደለ?
አዎ ይግን ብሩክ ብሩክ አረ ዳግም ዳግም ዳግም ከማል ዳግም ድሬዳዋ አዎ ዳግም ከማል።
virtual ነበር የምናጫውተው የኳሱን መጨመር ፈልገን ነው።
አዎ አመልክተን ነበር።
deposit አድርግ ልበለው እም?
ላገናኘው ወይ deposit አድርግ ልበል
እኮ እኛ deposit ምናል ከሆነ እኛ እናደርጋለን ችግር የለውም።
እዛው ግን ሱቅ ላይ እሺ
አዎ ከዚህ በፊት አውርተን ነበር እና ባለፈው ይቆያል ምናምን ብሎን ነበር።
እሺ እዛው shop ላይ ነው አይደለ ዳግም አዎ እዚሁ shop ላይ ነው።
ወይስ ሌላ ሌላ shop ከፍተህለት ነው?
አረ እዛው እዛው እኛ እዛው ላይ?
ባለንበት shop ነው። አዎ እሺ እ ትችላለህ።
እኮ ቆ- ቆየ እኮ ብለን ነው እኛ እዚህ አካባቢ ደግሞ አመል- ያሉት አመልክተናል አብዛኛው ሰፈር- ተብለህ ነበረ?
አዎ እኛ- አመልክተናል ተብዬ ነበር። ቆየ
አዎ
ቆይ አንድ እሺ ድ- አንድ እሺ ዳግም
እሺ እሺ
አይ አ- እስካሁን ማንም ያመለከተልህ እንትን የለም። እሺ አሁን ግን እኔ ላመልክትልህ። hello እሺ እሺ እሺ እና ይቆያል እ፣ ብሩኬ ይቆያል እንዴ? አይ ይኸው አሁን ይከፈትልሃል ብለዋል። እኔ desk ይላክ
ምን አልሽ?
በቃ እሺ። አይ ይኸው አሁን ይከፍትልሃል። እሺ ዳግም አዎ አሁን ማለት ነው።
አዎ አዎ እሺ እሺ።
ዳግም ድሬዳዋ ነው።
አዎ ዳግም የሾፑ ስም ዳግም ድሬዳዋ ነው የሚለው።
ዳግም አዎ አጠና ተራ ማለት ነው።
በቃ እሺ እሺ ዳግም አሁን ይከፍትልሃል። እሺ እሺ እሺ አሁን ይቆያል።
እሺ እሺ እሺ